ሰላም ጤና ይስጥልን ዩቲዩብ
አብሮችል ሰላም ነሽ?
እግዚአብሔር ይመስገን። ሰላም ዋሉ።
ደህና እግዚአብሔር ይመስገን።
አሜን።
እንትን የሆነ የትውጤ ውድድር ይገባሉ ብላ በጣም እያስጨነቀች
የምን ውድድር የእናንተ ክለብ መግባት ፈልጋ
ምን አሉኝ? ይቅርታ ምን አሉኝ? ግልጽ አልሆነልኝም ጥያቄዎት።
hello
ሰላም እንዴት ዋልሽ?
እንዴት ዋልሽማ?
እግዚአብሔር ይመስገን።
ድንቅ ልጆች ለመስጠት ነበረ።
እሺ እድሜዋ ስንት ነው? ህጻኗ እ ዘጠኝ አመቷ ነው።
እኛም አሁን እየመዘገብን ያለ ነው ከይቅርታ ጋር አምስት አመት እና ከአምስት አመት በታች ያሉ ህጻናትን ነው።
ነው እንዴ?
አዎ
እሺ ከአምስት አመት እና አራት አመቶች ምናምን ከዛ በታች ማለት ነው።
አዎ እን- እችኛዋንስ እንዴት ነው የምናደርገው? መመዝገብ ትፈልጋለች እናንተ ጋር ያው እኛም እየመዘገብን ያለ ነው እድሜያቸው ከዛ በላይ ያሉትን አንመዘገብም።
ከዛ በላይ የት ነው የምናገኘው?
እኔ እንጃ እናት ይቅርታ አላውቅም ሌላ